ይስጥልኝ አርቲስቴ ረዲስ ነኝ በኩል ምልርዶ
ወደ ቢቴክስ ዲፖዚት አድርጌ በእናንተ ማለት ነው። አለዛ አልገባም። እነሱ ደግሞ አሪፊዎች ይጠይቃሉ።
ዛሬ ነው የሞከሩት ደንበኛችን እ?
ዛሬ ነው የሞከሩት።
አዎ
እሺ ጉዳዩ ልኬልሽ ነበረ ሜሴጅና ስልክም።
እሺ በዚህ ቁጥር ነው የተመዘገቡት?
አዎ
እሺ ስሙትን ይንገሩኝ ደንበኛችን።
ረሺድ አብድሮ
እሺ ደንበኛችን ላረጋግጥሎት መስመር ላይ ይጠብቁኝ። መስመር ላይ ያሉ ደንበኛችን አዎ አዎ ይቅርታ መስመር ላይ ስላስጠበቅኩት
ችግር የለውም።
ጉዳዩ ለሚመለከተው አካል ተላልፎሎታል። እስካሁን የባለሙያዎቹ የሰጡን መረጃ የለም። ጉዳዩ ተልቅ ደውለን እናሳውቆታለን። የምረዱት ነገር አለ ደንበኛችን?
የለም ቡድን እሺ ተደውሎ እናመሰግናለን። ስለ አገልግሎት ሀሳብ አስተያየት